ጤና ይስጥልን ብዬ ከዲስ ነው የምመጣው።
ከቴሌ ብር ወደዚህ ልኬ ምን እንትን አለ እንትኑን ደግሞ በቴሌግራም link ኡን ላኩት። መልስ እስካሁን አልሰጣችኝም። አንድ ሰዓት በላይ አለ። አምስት መቶ
ዊዝዶ አድርጋ ነው አይደለም ወደ ቤት ቤት account አስገብቼ
እሺ። በምን ነበረ deposit?
ከቴሌ ብር
በ SantimPay።
አ፣ ከቴሌ ብር ወደ ቻ- ወደ እናንተ አስገባሁት።
እሺ፣ አሁን የደወልክበት ነው የቤት ቤት ቁጥር?
አሀ
ማን ነው ቴሌግራም ላይ ስምክ?
እ፣ አበከር አብደላ በዚህኛው አይደለም በሀምሳ ዘጠኝ ሀምሳ ዘጠኝ ነው የላኩት።
እሺ፣ አዎ አገኘሁት። እስኪ ለቻፓ አሳውቀውልህ ነበረ።
እ፣
አሁን ቅርብ ሰዓት ነው አይደል ይላክልኝ?
አንድ ሀያ- ሰዓት ሀያ ይሆናል።
አንድ ሰዓት ላይ አዎ፣ ለቻፓ አሳውቀዋቸዋል። እሺ፣
እሺ
ትንሽ ቆይቶ ይገባላል። ይቅርታ፣ ትንሽ ጠብቃቸው።
እሺ።